ሄሎ hello ጽናት hello ጽናት
አቤት ሰላም እንዴት አደርሽ ገነት እባላለሁ ከላይ ናት ደውልልሽ እ ሰላም okay።
ነው አ- አለ አለን እግዚአብሔር ይመስገን ጽናት እ፣ ዛሬ የደወልኩልሽ የመጀመሪያውን acceptance እ፣ አግኝተሻል ከ University of Marche እ፣ እሱን ልነግርሽ ነው በዋነኝነት የደወልኩልሽ screenshot ም ልኬልሻለሁ ቴሌግራም ላይ ከዛ ውጪ any suggestion አስተያየት ካለሽ በልሽ ነበር የደወልኩልሽ ጽናት
okay። online ገብቼ ሊሆና አነግርሻለሁ።
ይቻላል ቴሌግራም ላይም ልትጽፊልኝ ትችያለሽ
እሺ alright እሺ እሺ ጽናት መልካም ቀን እሺ no problem እሺ